ጤና ይስጥልኝ ፒኤስሲ ጥሪ ማዕከል እባክዎን ልርዳ?
ሰላም ነው እናት እንዴት አላችሁ?
ሰላም
ናሳ የሚባል አየር መንገድ አለ እንዴ? plane ወደ ሳውዲ ማን- አረቢያ ማን ናሳ።
የሚባል ናሳ
ናሳ ናሳ ነው ወይስ ፍላይናስ ነው?
እ፣ ምን አልሽኝ?
ፍላይናስ የሚባል አለ የሳውዲ ናሳ የሚባል ግን የለም።
አዲስ ነው።
አይ የነበረ ነው።
okay እ፣ በሀያ ሰባት ምናምን በረራ ይኖራቸዋል። ታይልኛለሽ ከየት ሊሎት ከአዲስ አበባ እ፣ ሪያድ።
ከአዲስ ሪያድ። እሺ አንድ የመስመር ላይ ጠብቁኛ check አድርግላችሁ።
እሺ ሀያ ሰባት ያሉኝ በፈረንጅ ነው June ሀያ ሰባት በፈረንጅ አዎ፣ አሁን ጁን የፊታችን ሀያ ሰባት እሺ ትንሽ ደቂቃ መስመር ላይ ጠብቁ። መሄጃ ብቻ ነው?
መሄጃ ብቻ እሺ በኢትዮጵያ የመንገድ ነው የሚፈልጉት ወይስ የሚቀንስ ነው?
የሚቀንስ ምንድን ነው ያልሽኝ? አል- አል ምንድን ነው የሚባለው አዲሱ plane ፍላይናስ plane ናቸው። okay በሱ ፍላይናስ
አ በሱ አድርጊልኝ።
በእሱ ይሁንልዎት። እሺ